እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወት ጊዜ አጣ የትዝታዬ እናት የድሌ ባለቤት የትዝታዬ እናት የድሌ ባለቤት እስኪ ልፈልግሽ የት ነው ያለሽበት? ሌኔ ልናጠጠው ለዘመድ ለባዳ ጎዴን ልናዘዘው ለዘመድ ለባዳ አስተናግዳለሁ የሆድ ውስጥ